ሌሎች ትምህርት ቤት
አዎ የፈል የእንትን የኔ ብር ነው የምፈልገው በእናትህ።
እሺ ያንተን ብር ዲፖዚት- ዲፖዚት ሲያደርግ የኔ አካውንት ብር አይደረስም አለ። ሁለት ቀን ነው እየጠበቀው ነው።
ብር አልደረሰህም ነው?
አዎ ቤት ቤት እሺ ቆይ አንዴ የ- የቤስት ቤት ቁጥሩ የደወሉበት ነው?
አዎ
እሺ
የእሱን ቁጥር ነው ሰጠኝ ነው የጨምረው ሰጠኝ ሰባ ሰባት
እሺ
እሱ ራሱ እነቀርኩ እናንተ ፎቶ ምናምን ሁሉም ላከዋ።
ዲፖዚት ቴክስት ምናምን ልከሃል አይደለ?
ዴሪማ የወንቀር ይባላል ፌስቡክ ላይ
እሺ የቤስት ቤት ቁጥሩ የደወሉበት ነው አይደለ?
የደውል ነው ቁጥር ነው እሺ ስንት ብር ነው?
ሀምሳ ሁለት የቤት ቤት አካውንት የጨምሮ ሰጠኝ ነዋ ሰጠኝ ሰባ ሰባት ነዋ ዘጠኝ ብሎ መጀመሪያው ነው። ብዙ አካውንት ነው ያለ ቤስት ቤት ላይ። መቼ ነበረ ቀኑ?
ሀያ ስድስት ነበርኩ ሁለት ቀን አለፈዋ
ስንት ብር ነው?
ሀምሳ ሁለት ሀምሳ ሁለት ብር። እሺ pending ላይ ነው ያለው። ለቻፓል አሳውቅልህና ያስተካክሉልሃል። እሺ
በእናት እስከ ሁለት ቀን ነው እየጠብቀው ነው ፌስቡክ ራሱ ስልክ- ስልክ ስልክ ልስጥህ?
ነገር እኮ ትደውልላቸዋለህ ለቻፓ ስልክ ልስጥ የቻፓን
እሺ
ያዝ። እሺ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት እሺ
እሺ እዛ ላይ ደውሉላቸው። እሺ
እሺ